ሄሎ ነው።
ቄስ አንድም ዘግቶብኝ ነው እሺ እና ስልክ ቁጥሩ ዜሮ ዘጠኝ ሀያ
እሺ ዘጠኝ ሀያ
አርባ አምስት
እሺ ዘጠኝ ሀያ አርባ አምስት
ዜሮ ስምንት እም።
አስራ ዘጠኝ
መቼ ነው ያደረጋችሁት?
ማታ
ማታ። እሺ ሀያ ሺህ ብር ነው።
አንድ ላይ አይደለም አይደል?
አዎ
እሺ። አዎ ሁለት ጊዜ አውጥታችኋል። እሺ አዎ ወደ አልገባንም።
ወደ ቴሌ ብር ነው አይደል? ወደ ሰላሳ አንድ ሀያ ስድስት ስልሳ አምስት አርባ ዘጠኝ
አዎ አዎ አንዱ አንዱ ስም ስንት ቁጥሩ ስለሆነ ያልሽው?
ዜሮ ዘጠኝ ሰላሳ አንድ ሀያ ስድስት ስልሳ አምስት አርባ ዘጠኝ አዎ አዎ አንዱ እሷ ላይ ነው።
እሺ አንደኛውን check ላድርግልህ።
አዎ
አንደኛው ደግሞ ሀያ አርባ አምስት ዜሮ ስምንት አስራ ዘጠኝ አዎ በቃ እሺ አሁን process አድርጎ ሲጨርስ ትገባለህ። እሺ ትንሽ ደቂቃ አይ- አየሽ
ቆይ።
ያ- ያ- አየሽ እናመሰግናለን። እሺ፣ እኔም ቆይ።
እናመሰግናለሁ እሺ፣ ስለደወልክ።
አይ- አየሽ